አቤት ሰላም።
ከቢዩ ነበር የነበረ የምደውልልሽ።
ከየት ከቢዩ ነበረ የምደውልልሽ።
እሺ፣ ሌላ እና አይደለ?
አ እሺ በሰማንያ ስድስት ሀያ ስድስት ሰባ ሁለት special burger እና strawberry shake ታዞ ነበር እና driver አችን መቶ strawberry shake አልቋል እያለ ነበር። አልቋል እንዴ?
አዎ ለኦፕሬተር እኮ ነግሬያት ነበር። ቀድማ ደውላ ስታዘኝ strawberry የለም አልቋል ብያት ነበረ። ከዛ መልሳ ቆይ እደውላለሁ ብላ መልሳ ደውላ special ኡ ብቻ ይሰራል እስኪ
special ኡ burger ብቻ ይዘ- ይሰራ ብላሻለች።
አዎ special ኡ ብቻ ይሰራል እስኪ ግን delivery ው መቶ ሲወስድ አ፣ ለእሱ አልተሰረዘለትም መሰለኝ አዎ እሱ እየነገረኝ ነው።
ነበረ። አዎ እየነገረኝ ነበረ። ጠይቃቸው ኦፕሬተሯ ታደርገዋል ብላኛል። ዳኒ እሺ በቃ እኔ ማረጋገጫ edit ላደርግለት ነው። እሺ እና thank you በጣም እሺ እሺ